ሰላም ጤና ይስጥልን። ችልችል ሰባት ሆምን ልብዳው
ሰላም እንዴት ዋልሽ?
ሰላምም አለን።
አይ ኦርደር ላደርግ ፈልጌ ነበር ከሴላቢ።
ምግብ ማዘዝ ፈልገው?
አዎ በጣም ይቅርታ የምግብ ደሊቨሪ ለጊዜው አቁመናል።
አለ እዛም እንደ አፕሊኬሽኑ የማይሰራው ሶሪ፣ አዎ አቁመናል።
ኦኬ እኔ እኮ አፕሊኬሽን ስሙ እምቢ አለኝ እና ግራ ገብቶኝ ነበር።
ስላቆም ቆያል ማለት ነው ወይስ እንዴት ነው? ጀምራላችሁ ድጋሚ?
አይ አሁን ላይ አቁመናል። መቼ እንደሚጀመረው እንኳን አላውቅም። ውዶ ኧረ ጀምሩኛ ደንበኞች አለን።
okay፣ እሺ፣ እሺ ማሬ፣ እሺ አመሰግናለሁ።
መልካም ቀን። እሺ።